ሄሎ ሄሎ ሰላም ጤና ይስጥልኝ።
ሰላም።
ሀዊ electronic service
አዎ ነኝ።
እ ከ We Plus Solution ድርጅት ነበር የምደውልልህ።
እሺ እ ከዚህ በፊት We Plus Solution Provider የሚለው መተግበሪያችን ላይ አገልግሎት ለመስጠት ተመዝግበው ነበር።
okay። አዎ አዎ እሺ አሁን ላይ አገልግሎት መስጠት ስለጀመርን ኦንላይን ላይ ብቻ በመሆን ያለምንም ክፍያ አገልግሎቶትን መስጠት ይችላሉ።
እ እንዴት አልገባኝም አባቴ።
እሺ We Plus Solution Provider የሚለው ላይ ከዚህ በፊት ተመዝግበው ነበረ።
አዎ ግን
እሺ እና ምንድን ነው ኦንላይን ላይ ከሆኑ እ We Plus Solution User የሚል application አለን። ተጠቃሚዎች ደግሞ የሚመዘገቡበት ማለት ነው።
okay ተመዝግበው ከአርባ አራት በላይ ህይወትን ቀለል የሚያደርጉ አገልግሎቶች አሉ የእናንተን ጨምሮ ማለት ነው። ሜካፕ፣ ጸጉር ቤት የመሳሰሉት እዛ okay።
የእርስዎ ድርጅት አይተው እ አገልግሎት መጠቀም ሲፈልጉ ያሳውቆታል። እዛ ተቀናኝተው አገልግሎቶችን በነፃ መስጠት ይችላሉ። እኛ ምንም አይነት ኮሚሽን አንወስድም።
እሺ እሺ አመሰግናለሁ።
እሺ ለማንኛውም We Plus Solution User የሚለውን የተጠቃሚዎች መተግበሪያ ማውረደሽ እ ቱትን ማየት ይችላሉ። በተጨማሪም ደግሞ እም።
ከአርባ አራት በላይ አገልግሎቶችን የታክሲን አገልግሎት ጨምሮ ማየት ይችላሉ፣ መጠቀምም ይችላሉ።
እሺ አዎ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ።